ሰላም ጤና ይስጥልኝ።
hello hello hello፣ ሰላም ነው?
እግዚአብሔር ይመስገን።
እ፣ ትዕዛዝ ነበረን እ፣ ትናንትና
እሺ ማን ነበረ የሚለው አድሜ ነው።
ቤቴል ቤቴል ያያ ነው።
እሺ ቆይ እስኪ ዛሬ የወጣው ላይ check ላድርግልዎት።
እሺ
OK ትላንት አልመጣልኝ ብለው ተናግረው ነበረ።
አይ ትናንት እኮ ነው ለዛሬ ትናንት ማለት ነው።
ኦ ትላንትና ነው የታዘዘው ነው የሚሉኝ።
አዎ ትናንት ነው የታዘዘ እሺ ስልክ ቁጥሮት ይንገሩኝ እስኪ አንዴ።
ዜሮ ዘጠኝ አስራ አንድ ሀምሳ ዜ- አስራ አንድ ሀምሳ
ዜሮ ሶስት ጊዜ እሺ
ዜሮ ዘጠኝ ስንት ሀምሳ ስልሳ ዜሮ ዜሮ ሶስት ጊዜ ስድስት ስድ- ስድስት መቶ ዜሮ ዜሮ
ቤተል ነው የሚለው።
አዎ
እሺ ቆይ አንዴ ከፍ እ፣ ሽንኩርት፣ ፓፓዬ፣ እ፣ ካሮት አዎ ምናምን ፓፓዬ ቲማቲም አዎ አዎ ወጥቶልዎታል።
ወጥቷል አዎ ወጥቷል።
የ driver ኡ ስልክ ሰጭ አዎ ዜሮ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ ጋሚ ሀያ ዘጠኝ
እሺ ሀያ ሀምሳ ሰባት
ሀያ ሀምሳ ሰባት አዎ እሺ አመሰግናለሁ ልነት እሺ መልካም